Hello በቃሉ ሰላም ነው?
ሰላም ነው።
እግዚአብሔር ይመስገን። እ፣ ወደ vehicle manufacturing ላይ ባለፈው ተመልከን ነበር።
ምን manufacturing?
ወደ vehicle manufacturing እሺ
እና ነገ ፈተና አለ ከስምንት ሰዓት እስከ ዘጠኝ ሰዓት እ፣ የት ነው አድራሻው?
አድራሻው እ፣ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት ለቡ መብራት ከአርሴማ ፊት ቤተክርስቲያን ለፊት።
አዎ ለቡ መብራት
እሺ ያ እንትኑን ስም ምን አልከኝ? የድርጅትን
ወዳ vehicle manufacturing Okay። እሺ እሺ thank you።
አወቀው አይደል?
አ እሺ በጊዜ ተገኝ።
ከምሳ እስከ ዘጠኝ ሰዓት።
አዎ እሺ በጊዜ Thank you። እሺ እሺ